hello ጤና ይስጥልኝ ቺፕቺፕ hello nagaa jirtuu ሰላም አለን አለን nagaa jirtuu Oromiffaan sinitti dubbadha nagaadha አ፣ በአማርኛ ያወሩኛል ይቅርታ
አይ እሺ ችግር ኦሮምኛ የለውም ስለማልችል ነው ይቅርታ ኦሮምኛ አትችሉም አዎ አዎ እሺ ችግር የለውም ከወረዳ ኖደወል ነው okay ዞን ደቡብ ምዕራብ ሸዋ
እሺ እ እ ከዞን ኖደወል ነው የ micro የስራ እድል ፈጠራ ስራ hello እሺ ይሰማኛል ከዚህ በፊት COC ምናምን ሁሉ ተፈትነን ነበረ። የእኛ እንትኑ መጥቶልን okay እዚህ ቺፕቺፕ ብሎ ነው የደወሉት እ እ ቺፕቺፕ ብሎ ነው የደወሉት አይደል የግል ድርጅት ነው ቺፕቺፕ የሚባል የግል የግል ድርጅት ነበረ።
አዎ ይሄ እንደዛ ነው ቺፕቺፕ የሚባል የግል ድርጅት ነው የደወሉት አሁን
okay አይደለም አይደለም፣ አባይነሽ አባይነሽ ብዬ ነው የደወልኩት።
okay ተሳስተዋል እንደዛ ከሆነ ተሳስቻለሁኝ?
አዎ አዎ ይሄ ድርጅት ስልክ ነው እሺ እሺ እሺ እሺ፣ እሺ።
መልካም ነው።